Hello Hello፣ አቤት
እ ሳሚ ይኖራል?
እ ሳሚ ሳሚ የለም ሳሚ
የለም።
አዎ
Okay። ምን አልገባም ከስራ እ Hello Hello Hello፣ ሄሎ
አይሰማም?
ሄሎ አቤት። ሄሎ ሄሎ ሄሎ